ሄሎ ሄሎ ወይ ናት ወይ ኤላብ እንዴት ነህ?
አለን አለን አለን እኔ የምልህ ስልኩ አይሰራም እንዴ?
ይሰራል፣ ግን አንዳንድ customer ኦች አይሰራም ምናምን እያሉ ነው።
እም፣ አሁንም አሁን ግን እኮ በደንብ ደውዬ ነበር።
እየጠራልን ነው። እኛ ጋር።
ከ- ከክልል ተደውሎላቸዋል ከሐዋሳ ምናምን
ከሐዋሳ እሺ፣ ቆይ አንዴ አንዴ እስኪ ሐዋሳ ምናምን አልሰራልህም እያሉ ነው። አገልግሎት ላይ አልዋለም ይላል አሉ።
የለም ናት የለም እያሉ ነው።
የለም አ- ሐዋሳ ሄዶ ነው ግን ከሌላ እንትን ተደውሎልኛል። እኔ ከአማራ ክልል ከሱማሌ?
ምናምን ተደውሏል።
አማራ ክልል ከሶማሌ ክልል ምናምን አ አማራ ሶማሌ ምናምን ተደውሏል።
እስኪ በቃ እሱ ሌላው ይፈልጋለኝ እንትና ምህረት አለች አይደል? ምህረት ምህረት?
ሐዋሳ ምህረት ሐዋሳ okay አ እሱ ለእሷ እሷ እንትን በላት።
ትደውላለች ነው። እ፣ አዎ እንትን አስቸግሯት ነው። በዛኛው ስልክ ወይ ትደውላለች።
እሺ እሺ እነግራቸዋለሁ።
እሺ።